አያስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
For English, press 2.
afaan oromoof lakkoofsa sadii tuqaa ንትግርኛ arba'ata isqaxu አፍ ሶማሊ ታቦሸን
ይቅርታ፣ ከፍተኛውን የሙከራዎች ብዛት አልፈዋል። እናመሰግናለን። እባክዎን ወደ 8994 አጭር የጽሑፍ መልእክት ይላኩ ወይም ለተጨማሪ እገዛ ወይም መረጃ አርዲን ይጎብኙ። ደህና ይሁኑ።